ሄሎ ጤና ይስጥልን። በሽታ ቤት ራዲት ነኝ።
አንድ ሶስት ሺ አምስት መቶ ጅራውል አርጉና ምዝራለ
አ አርጉና ንገረኝ። ፌሮዝ ነኝ።
ግ- ወደ ጌም ውስጥ ወደ ፌስቲቪቲ ውስጥ መመለስ ፈለግ እሺ ስልክ ንገረኝ። ፌሮዝ ነኝ።
ዘጠኝ አስራ አ- ዘጠኝ አስራ አምስት ዜሮ ዜሮ እሺ
ሰማንያ ሶስት ሰባ ሰባት ሰማንያ ሶስት ሰባ ሰባት ስንት ብር ነው?
ሶስት ሺ አምስት መቶ ሶስት ሺ
አምስት መቶ አምስት መቶ በቃ እሺ፣ approve ይደረግላል። ትንሽ ጠብቀን እሺ። እሺ አባ መልካም ምሽት። እሺ